ጤና ይስጥልኝ። አሪፍ ረዴት ነው ባክ መለስ ነው ነው አሪፍ ፔኖ ሰፖርተድ ፎር ናው ነው የሚለው አሁንም ማለት ነው። ደውላችሁልኝ ነበር።
እሺ ደመኛችን ምንድን ነው የሚለው?
አሪፍ ፓይ ነው ሰፖርትድ ፎር ናው
እሺ ኮኔክሽኑን ስቴብል እንደሆነ አይተውት አዎ ስቴብል ነው። ሪስታርት ማድረግ ይችላል።
እሺ ደንበኛችን አሁንም ሲስተም ችግር የለም አይደል?
ምንም አይነት ሲስተም የሲስተም ችግር የለም። ምናልባት screenshot አድርገው ወደ ቴሌግራም ቻናሎች መላክ ከቻሉ ለሚመለከተው አካል አስተላልፍለታለሁ።
okay
እሺ ስልክ ቁጥር ላስይዞት የቴሌግራም አይ ቻናል አለኝ contact ኣችሁ እሺ፣ ቴሌግራም contact ኣችሁ አይደል አለዎት።
አለኝ። አዎ።
እሺ ደንበኛችን ወደዛ channel ኣችን screenshot አድርጎ ይላኩልን።
እናንተ ጋር ምንም system የለም እየሰራ ነው እኛ ጋር አዎ ሙሉ ምንም transaction report የተደረገ ነገር የለም። አዎ transaction የተካሄደ ነው።
እ? እ?
transaction የተካሄደ ነው በዘመን ቤት